እንዴት ነው ፀጉርሽ ከቶ እንዴት ነው የሚያሰማምነው? ሽንጥሽ ማራኪ ነው ዳሌሽ እንደምን ነው የሚያስተማምነው? ያስተማምናል ሰው በቅሎ ባይጭንም ያስተማምናል በልፍኙ በጓዳው ያስተማምናል ልብን ያስጋልባል ያስተማምናል የደረትሽ ሜዳው ያስተማምናል ብርዝም ባልጠጣበት ያስተማምናል ቁጭ ብዬ ከቤትሽ ያስተማምናል የማሩን ያሰኛል ያስተማምናል ብርሌው አንገትሽ አንቺና ላይ ደሞ አንቺና ላይ ደሞ አንቺና ላይ ደሞ ሰውነት ከርሞ ሀ! አጠገቤ አድርጊኝ ስመለከትሽ አልማዝ ይመስለኛል መላከላትሽ አንቺን በቀኝ ጎኔ ማስቀመጤን ያየ ክብር ይሰጠኛል ከሰው የተለየ አቤት ሰብሰብ አይንሽ ከቶ እንዴት ነው ፀጉርሽ እንደምን ነው የሚያስተማምን ሽንጥሽ ማራኪ ነው ዳሌሽ እንደምን ነው የሚያስተማምነው
ያስተማምናል አልጨበት ፊልም
ያስተማምናል ቀልብ እንደ ዳመና
ያስተማምናል ለያዘው ያስመካን
ያስተማምናል ያንቺ ሁለመና
ያስተማምናል ያስረገጥሽው መውደድ
ያስተማምናል ካንጀትሽ ከልብሽ ያስተማምናል አይጠፋም ቀለሙ
ያስተማምናል የፍቅር ማተብሽ አንቺና ላይ ደሞ አንቺና ላይ ደሞ አንቺና ላይ ደሞ ሰውነቴ ከርሞ ቋጥረ ካምጣ ቢሉኝ ወይ ገንዘብ ያሰኛል ከዳኛ ፊት ቀርቦ መልክሽ ዋሰኛል ሀብቴነሽ ቢሉሽም ወጥተው አደባባይ ዝናሽም ቢያወሩት አያሰኝም አባይ አጠገቤ አድርጌን ስመለከትሽ አልማዝ ይመስለኛል መላከላትሽ አንቺን በቀኝ ጎኔ ማስቀመጤን ያየ ክብር ይሰጠኛል ከሰው የተለየ አንቺና ላይ ደሞ አንቺና ላይ ደሞ አንቺና ላይ ደሞ የኔ ገላ ከርሞ አንቺና ላይ ደሞ አንቺና ላይ ደሞ አንቺና ላይ ደሞ ሰውነቴ ከርሞ አቤት አንቺና ላይ ደሞ አንቺና ላይ ደሞ አንቺና ላይ ደሞ የኔ ገላ ከርሞ አንቺና ላይ ደሞ